በሄልቲ
ወይ ስብሰባ ሰማንያ ዘጠኝ ጠፍተሻል። ምንድን ነው?
እ አላሁኝ አንተ ዛሬ አሁን ገና አገኘኸው ከነጋ።
አዎ አልደወልኩም። ስልካቸው ሰማ ኮምፕሊት ቤት ኧረ ይሰራል። ስልሳ ስምንት የሆነ ሰዓት ሰማንያ ላይ ዘጠኝ ቆሞ ናት።
ነበር። አዎ ስብሰባ ሰማንያ ዘጠኝ
ከየት ቢነሳ ነው?
ኮምፕሊት ነው የምትይልሽ ከአበባ ቆይቶ ከአኳባ አዎ ምን ሆኖ ሬስቶራንት ናት አዎ ጨርሼዋለሁ። complete ያው ቆይቶብኝ ነበር።
እኮ complete ብቻ ነው የምልልህ። አዎ ብዙ አዎ complete ነች።
በቃ እልልሃለኝ። እሺ እሺ።
ረመዳን አክመል ነው ነው ያወራሁት